ሄሎ አቤት ወይ አቤት ሄሎ እ እ ሄሎ ሄሎ ወይ ወይ ወይ ጨርሰኸዋል?
ምኑን ነው የምጨርሰው?
ደሩን
እንደ አሁን ደግሞ ወደ እንኳን ነው አንዳንድ አልጨረስኩም፣ ግን አሁን ነው የሰጠኝ ከቤቱ ገና አሁን ለአሁን። ሄሎ እ እ እኮ ሰዓት ይቀራል ሄሎ እሺ እ ሰዓት እሺ ቆይ ስጨርስ ጨርሰውና እደውልልሻለሁ።
እሺ